ሄሎ
ሄሎ
ሄሎ፣ አሁን ተደውሎ ነበረ። ከቤት ቤት ነው የምደውለው።
አዎ ኦኬ፣ ኮንፊርም ተደርጎልሃል፣ ገብቶልሃል።
አሁን ሁለት ሺህ ገባ።
አንዳንድ ሺህ ብር አራት ሺህ ብር
አዎ ሁለት ሺህ ነው በእጃ ገባ።
ይገባል።
ኤስ ኤስ አንዴ ብር ሁለት ያጣ ብቻ።
አቻ አዎ ዘርሰ 11 እኔ ክፈታ በለው ክፈት በእናትህ አራት ሀያ እኔ ስልክ አ- አዎ ክፈታ እኔ እምቢ አልከው ሲደውልክና አልሰራም እኮ አንተ ስልክ እሺ እሺ አዎ ስራ ክላስ እሺ ደስተውልኛ አይሰራም እሺ፣ አራት ሺህ ዳክላ ብር ብሏል። አሁን ቼክ አድርግ። እሺ ስንት ነው አራት ሺህ ነው አራት እንደ ሺህ ብር። አዎ፣ አዎ። ሌላው በቃ ሌላ የለም የለም።
አ?
ኮንፊርም ኮንፊርም ላይ ያለው አራት ሺህ ነው። አራት ሺውን ኮንፊርም አድርጌልሃለሁ።
ሌላ የለማ ሌላ የለም። አዎ እሺ እሺ